Hello ጤና ይስጥልኝ።
Hello ጤና ይስጥልኝ።
አብሮ ይስጥልኝ።
Donkey Tube
አዎ Donkey Tube ምን ልርዳዎት?
የሆነ እርቅ ምናምን ፈልጌ ነበረ።
እርቅ Hello
አቤት መታረቅ ከባለቤቴ ጋር ተጣልቼ መታረቅ ፈልጌ
እም፣ ሩቅ እሺ አገር ነው ያለች፣ እ- እኔም ሩቅ አገር ነው ያለው
እህ፣ እሺ ስሞትን ልመዝግቦትና አስተላልፋለሁኝ። እ፣ ከዛ ይደወልልዎታል። ወረፋ ጠብቀው።
እሺ ጋዜ- ጋዜጠኛ ነኝ እሺ፣ ሰው- ሰማዕታት እባላለሁ። Hello
አቤት ተመልከት አሉኝ።
ጋዜጠኛ ነኝ ተመልከት እባላለሁ።
እሺ ተመልከት ማ
ብዙ ነው
እሺ ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ
አርባ አንድ
አርባ አንድ ስልሳ አምስት
ስልሳ አምስት ሀያ ስድስት አስራ አራት
ሀያ ስድስት አስራ አራት እሺ ከየት አካባቢ ነው የደወሉልን?
እሷ ያለች ምንጃር ነው እኔ ያለው እ፣ ደብረ ማርቆስ ነው። እ፣ ያው ልጅ ነበረችን ልጅትንም አታሳየኝ
እሺ እሺ አስተላልፋለሁኝ፣ ይደወልልዎታል።
እሺ
እሺ እናመሰግናለን። መልካም ቀን